ጤና ይስጥልኝ ዶክቲዩብ
ደህና ነሽ? ደህና እግዚአብሔር ነሽ?
ይመስገን። እግዚአብሔር ይመስገን። እንዴት ነው?
ትኬቱን ለ- ትኬቱን ለማየት ነበር።
እሺ
ስንት ነው ብሩ?
VIP አንድ ሺህ ብር፣ normal አራት መቶ ብር።
Okay። የት ነው ቦታው?
ኢንተርኮንቲኔንታል መጋቢት ሰባት ከአስራ አንድ ሰዓት ጀምሮ
እስከ ስንት ሰዓት ነው?
እስከ አንድ ሰዓት ከአስር
Okay። እሺ እሺ፣ በይ እመጣለሁ።
እም?
እሺ እሺ።
እሺ። ላ- የሰባት ደቂቃ እ፣ እንትን ነው ስራ ነው።
Okay እሺ።
እሺ። ስናይል ውሰድ